ጤና ይስጥልን ማሪባ።
አብሮ ይስጥልን ሰላም ኖት እግዚአብሔር ይመስገን።
አለን። የሆነ መኪናውን ማስታወቂያ አይተን ነው የደወልነው።
ምን አይነት
one five ኮብራ ሁለት ሺህ አምስት ሞዴል
አፍ አምስት ሚሊዮን ብር
አምስት ላይ ብር መጨረሻው መስመር ላይ ነው።
ነኛው አምስት አምስት ሚሊዮን ብር ነው በባንክ ከሆነ አምስት ሚሊዮን ብር
cash የሆነች
cash ከሆነ ድርድር ይኖረናል።
እ እ ድርድር ይኖረናል cash ከሆነ ነው
አ
ይሄን ነው ሰፈራችሁ ቢሮአችሁ እኛ መስቀል ፍላወርና ፓስተር እንገኛለን። ሁለት branch አለን አዲስ አበባ ላይ ሲመጡ ይደውሉልን።
okay ፓስተር ምኑ ጋር ነው
ሲመጡ ይደ ፓስተር አደባባዩ ፊት ለፊት እነ መስቀል ፍላወር ሆቴል ፊት ለፊት ነው። ሲመጡ ግን ይደውሉልን። መኪናን አዘጋጅተን እንጠብቁት።
እሺ እሺ okay thank